Hello ጤና ይስጥልኝ።
አብሮ ይስጥልን።
Donkey Tube ላይ ነው የደወሉት። ምን ለቀዋል?
ሰላም ነው።
እግዚአብሔር ይመስገን።
እሸቱን ማግኘት ኮሜዲያን እሸቱን ማግኘት ነበር የፈለጉት።
ለምን ጉዳይ ነው ኮሜዲያን እሸቱን የፈለጉት?
አይ ማወያየው ነገር ስላለኝ ነው።
OK እሺ፣ እኮ ጉዳዩ ንገሩኝና እኔ ሪፖርት ላድርግልዎት።
አድርጊልኝ፣ ችግር የለውም።
ምንድን ነው ጉዳዩ?
አይ የሆነ በሆነ ችግር ማወያየው ነገር አለኝ።
እኮ ጉዳዩን በዝርዝር ይንገሩኝና እኔ ሪፖርት ላድርግልዎት። ጉዳዩን በዝርዝር ይንገሩኝና ሪፖርት ላድርግልዎት።
አይ የሚረዳኝ ነገር ስላለ ለዛ ጉዳይ ላዋራው ፈልጌ ነው።
ያው እኮ ኮሜዲያን እሸቱ የተለያዩ